ጤና ይስጥልኝ ሁሉ ስፖርት ባኮ የምንወደው
እሺ አመሰግናለሁኝ። እኔ በዚህ ስልክ ሳይሆን ስልኬን ስይል እያለሽ አንድ የሚጠይቀው ነበር።
እ
ስልኬን ልስጥሽ እና ማለትም በዚህ ስልክ ሳይሆን በዛኛው በ- የተወዳደርኩት ስልክ ነበር በ- በሀያ ሁለት ማለት ነው።
ቴሌግራም ላይ ልከዋል።
አዎ በሀያ ሁለት ተወዳድሬ hello ጥያቄዎት ምንድን ነው?
እኮ በሀያ ሁለት በሀያ ሁለት አስር ተወዳድሬ ማነው ውድድር ትንሽ ስፖርት ሁለት አድርጌ ሁለት ነው miss ያደረኩት።
እ
ወደ ሰላሳ ነው ድምፆት ርቋል። እኔ እየተሰማኝ አይደለም በደንብ እሺ እሺ ወደ ቤት አድርጌ ወደ ሰላሳ ስምንት ሺህ ብር ከዛ ውስጥ አስራ ዘጠኝ ሺህ ብር ከዛ- ከዛ ውስጥ ሁለትን ነው የተበላሁት።
እ
ከዛ አንደኛው ደግሞ RFNT ምናምን ነው ምናምን የሚ- እንደዛ የሚል አለ።
ጤ- በቴሌግራም ይላኩልን።
በቴሌግራም ሊላክ በዚህ አዎ የቴሌግራም ቁጥራችንን ያዙ
እሺ
ዜሮ ዘጠኝ ሰባ ስምንት ሄሎ
ሄሎ ሄሎ እየሰማሁ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እንደዛ ብዬ ልጻፈው አዎ እዛ ላይ ይጻፉልን።
ጽፌ ያው ልላክ ማለት ነው።
አዎ